hello እኔ ስትልኝ ከአሪፍ ነው የምንደውልልዎት አሁን ተቋርጦ ነበር።
እሺ እንትን ትናንትና አመልክቼ ነበረ እ እሺ እና ምንም ሊመለስልኝ አልቻለም። ወደ ሁሉ ስፖርት transfer አድርጌ ነበር በእናንተ በኩል አምስት ሺህ ብር እ እሺ እሺ። በዚህ ቁጥር በቴሌግራም- ነበር ያስመዘገቡት?
አዎ ለምን ቶሎ ይህ system አይደል እንዴ? ለምን ብር ይቆያል እንዴ? እኔ አሁን ፈራው ከዚህ በኋላ እንዲህ አይነት ነገር
እሺ ም?
ደንበኛችን እያየሁሎት ስለሆነ ትንሽ ይታገሱኝ።
እሺ
እሺ ስሞትን ይንገሩኝ።
ኪዳነ ማርያም
እሺ
ትናንት እሺ፣ ደንበኛችን- ተቀብላኛለች እኮ ግን ምንም እንትን አላደረገች።
አዎ ትናንትና ተመዝግቦ ነበረ። አሁን ም።
ዛሬ ጠዋት ደግሞ ተስተካክሎሎታል እዚህ ጋር እንደሚያሳየን
ዛሬ ስንት ሰዓት?
አ- አሁን እ፣ ከ ከአንድ ሰዓት በፊት
ተመልሷል?
ተስተካክሏል። አዎ ስለዚህ ያገኙታል። እ፣ check ያድርጉና ሁሉ ስፖርት account ኦትን አዎ እዛ ውስጥ እ፣ ያገኙታል። ካላገኙት betting site ኦቹን ያናግሯቸው። በእኛ በኩል ተስተካክሏል።
ምኖችን? okay እነሱን ምን አሉኝ?
እነሱን ነው ማናገራቸው?
አዎ ተስተካከለ?
ካልገባ አዎ በእኛ በኩል ያለው ተስተካክሏል።
እሺ እሺ thank you እሺ፣ አመሰግናለሁ።
እኛም እናመሰግናለን። መልካም ቀን።
እሺ